asli mali bapak ጤና ይስጥልን።
ሄሎ ጤና ይስጥልን። ምን ልርዳው?
አይ ሰላም ነሽ?
እግዚአብሔር ይመስገን።
አንተን ፈልጌ ነበር። ዶልፊ
ምን?
ይሰማል?
አዎ አባ፣ ምን መኪና ፈልገህ ነው?
ዲቦርዲ ዶልፊኖች አላችሁ?
አላ
ምን አለሽ?
ሁለት አይናማዋ።
ባንክ እያያዛል?
አዎ ይመቻችለታል።
van ግማሽ van ነው ሙሉ van?
ግማሽ
ግማሽ ቫን አዎ፣ ሁለት ስንት ነው ማየ?
ሰባት
ጉግል ላይ
አዎ፣
እሺ ስንት ይመቻቻል?
አዎ ባንክ ይመቻቻል።
እ እ ባንክ ይመቻቻል።
ስምንት መቶ ሺህ ይወጣልዎታል።
ስምንት መቶ ሺህ አ
መጨረሻው
ስምንት መቶ ሺህ ባንክ ይወጣል።
ዋጋው ስንት አጠቃላይ?
ሁለት ነጥብ ስድስት
ሁለት ነጥብ ስድስት አ
የት መሰል እንየው?
ፓስተር ፓስተር አደባባይ ፊት ለፊት።
እሺ አማራጭ አለሽ ሌላ ልናይ አዎ።
የምንችለው?
አዎ አለ።
ሌላ እዛ ፓስተር ምን አለ?
ዶልፊኖች አሉ፣ ቴልቲ አለ፣ አባዱላ አለን፣ ታይስል አለን።
ቶይሊቲ ባን ነው ወይስ
አይደለም ሄሎ።
ባን ባን አይደለም።
የህዝብ ነው?
አ
የህዝብ ስንት ይባላል?
ሁለት ነጥብ አምስት ሁለት ነጥብ አምስት
ቶይሊቲ አ
እሱ ስንት ይወጣለታል?
ስድስት መቶ ሺህ
በቃ